ጤና ይስጥልኝ ከቢጃ ኢትዮጵያ ነው የምደውልሎት።
ከምን ኢትዮጵያ?
የዛሬ ሰባት ቀን የተመዘገቡበት ticket number ይኖሮታል?
አዎ አምስት ሰማንያ አምስት
አምስት ሰማንያ አምስት ዛሬ ያስመዘገቡበት ነው ወይስ ያኔ ነበረ? አሀ። እሺ እሺ፣ ደንበኛችን ይሄ ለማጣራት ነበር።
እሺ ለመሪታ አደራ የሙት ልጆች ስድስት አሳድጋለሁ እባክሽ፣ ግራ ገብቶኝ ነው።
እሺ እሺ፣ ደንበኛችን ሰማንያ ሺህ ብር ነው ኪራዩ። እሺ ነው ያለኝ።
እሺ እሺ፣ መልካም ቀን።
አሜንማ አሜን